ማስደግም ምናምን
ኮንፈርሜሽን ፈልጌ ምን
ኮንፈር- እሺ መንገድ ትራንስፖርት እሺ አንድ የት ጠብቀኝ፣ እሺ
እሺ፣ በዚህ ቁጥር አይደለም።
እሺ እሺ አይ ተናግረዋል ልክ ላገናኝ ነበር እሺ፣
ቃሊቲ ማቃው የለም አዲስ ከተማ ግን አለ እ ሄሎ
ሄሎ፣ ሄሎ ጤና ይስጥልኝ ሀሚድ ነኝ እኮ ነበር እሺ የትናንት ኮንፊርም አድርጊልኝ ሁለት ሺህ ብር እሺ ቤስት ቤት ቁጥርን ንገረኝ እሺ የጠይቅልሽ አስራ አንድ እሺ አስራ አንድ ሰላሳ አምስት እሺ ትደርስ ልደውል ሀምሳ ለዚህ ስድስት ዜሮ ሶስት አስራ ስድስት ዜሮ ሀምሳ ስድስት ዜሮ ሶስት እሺ እሺ እሺ ለሚዬ የሞተር ተቀበልሻቸው ታዩ ችግር የለው እ ችግር የለው እሺ እሺ ደውል
hello ወይ አባ confirm አድርጌልሃለሁ message ይደርሳል እሺ፣ እሺ።
እሺ እሺ ሰማለሁ